ደህና ናችሁ?
hello ወይን ሰላም ጤና ይስጥልኝ። እንዴት አ- እንዴት ዋልክ?
ማማን ነው?
አለሁኝ እግዚአብሔር ይመስገን። ከ Stanford Kids ነበር እንደውልልህ።
ከ- ከየት?
Stanford Kids ወይ ደግሞ የኮምፒውተር programming ስልጠና ለልጆች
እሺ።
ስልክህን አስቀምጠህልን ነበር አስታወስከው?
የት?
ስልክህን ፌስቡክ ላይ አስቀምጠህልን ነበረ።
የት የት ነው?
ኮምፒውተር programming ስልጠና
የት ነው?
ለልጆች የት አካባቢ ነህ አንተ?
ደሴ።
ደሴ
እም።
እም፣ አሁን ለጊዜው አዲስ አበባ መቀሌና ጅጅጋ ነው እየሰጠን ያለ ነው። ግን ያው እዛ አካባቢ ስንከፍት ደውለን እናሳውቃለን።
በቃ መልካም። እሺ።
እሺ አመሰግናለሁ።
እሺ።
መልካም እሺ። እሺ። ማነች? ሰላም አለን።